ጤና ይስጥልን ChipChip።
ጤና ይስጥልኝ መቤት።
አብሮ ይስጥልን።
እ፣ ትናንት እጣ አዝዤ ነበር እሺ፣ ፈዩ የሚባል እንትን ስልክ
በዚህ ፈልጌ ፈዩ በሚባል
ምን ነበር order ያደረኩት?
የ order ያደረኩት እንትን ነው ድንች okay፣ በፈዩ ሁለት ላይ ኪሎ።
ነው የገቡት።
በዚሁ ላይ ገብቼ ማለት ነው።
እሺ፣ ዜሮ ዘጠኝ አስራ ደርሶታል?
ሁለት አይ እቃውን ገና ወስዶ sign የተደረገው አልቶ- አልወሰደም።
አልወሰደም።
አዎ
ቆይ አንዴ ጠብቂ። ዜሮ ዘጠኝ አስራ ሁለት እሺ ዜሮ ዘጠኝ
አስራ ሁለት ዜሮ ዘጠኝ አርባ አምስት አርባ አምስት ሀምሳ አምስት ሀምሳ አምስት ዛሬ ነው የሚደርሰው።
አዎ እሺ ይደውሉ።
በቃ እሺ ይደውሉ። እሺ እሺ፣ አመሰግናለሁ።
እናመሰግናለን መልካም